አሎ ሰላም ሰላም፣ ጤና ይስጥልኝ መስኪነት።
ሰላም ነሽ? አሁን ደውዬ ስጠይቅ ጫፋዎች እኛ ጋር የለም ዴፒ ዴፒ እንትን እነሱ ጋር ነው አሉ።
ምን
እንትን ከንግድ ባንክ ወደ እንትን አሳልፌ አልመጣኝም ቀን ሙሉ እም፣ እም፣ ከሲብር ማለት እሺ
ለዛ አሁን ቻፓዎች ስጠይቅ የእኛ ጋር የለም ስምንት ስምንት ዜሮ አራት በልና ደውላል።
አይ ከእነሱ ጋር ነው። እሺ አባ እንትኑ ምክንያቱም እኛ ጋር እየሰራን ነው እኮ አይደለም። እነሱ ናቸው system አቸው fail ያደረገው።
አይደለም withdraw ቢሆን የእኛ ጋር ነው፣ ግን እንትን ዲፒ ውስጡ ወደዛ እኮ ነው አሉ።
deposit ማ ልከንላቸዋል። አንተ የላክልን message አለ አይደለም?
አዎ እሱን ልከንላቸው እነሱ approve አድርገው ነው እንትን የሚገባልክ እንጂ እኛ ብቻ approve ስላደረግንልህ አይገባልም።
መቼ ነው የምገባው ታዲያ?
እነሱ approve እስኪያደርጉልህ ትንሽ ጠብቃቸው። ብዙ transaction